ቤት ነው ወይስ አይ ማሞቅ ነው በለው። hello ሌላ ግርማ እንዴት ነህ?
እንዴት ነህ? ሰላም ነው ሰላም ነው አለን።
አለን። ጠፋህ እኮ እ፣ ምናምን ብለህ ጠፋህ።
አይ የዛኛው ወር already በቃ አለቀ። አሁን ከዚህ በኋላ አዎ፣ ለዛ እኮ ነው። አሁን ከዚህ በኋላ active ሳደርግ እልክልሻለሁ፣ አስታውሻለሁ። ማርያምን አዎ አይ ረስተኸኛል፣ ቆየክ እውነት አይ፣ እውነት ብዙ ያኛው ስላለቀ ነው። ከዚህ በኋላ active አላደረኩኝም እስካሁን፣ ግን verification ሰርቻለሁ። አሁን Excel ካስገባኝ በኋላ ዛሬ አዎ ወደ activation ስንገባ እ፣ እንግዲህ ሰሞኑን ጠብቂ።
እሺ እሺ ሰሞኑን አጨናንቅሻለሁ። ቀጣይ ሳምንት በኋላ እንደዚህ አጥለቀልቅሻለሁ።
እሺ ደስ ይለኛል።
እሺ እሺ እሺ ግርማ እሺ ቻው፣ ሰላም።
እሺ እሺ